ሄሎ
ወይ እናት
ወዬ check እያረኩልሽ እኮ ነው ልጆቹ ብታይ delivery ወጥቶብኝ ስልክ አላነሳም ብለውኝ ነው
ታሳውቂኛለሽ እና አዎ ነገ ምናምን?
አልረሳሁትም አረ አሁን በኋላም አሳውቅሻለሁ እነሱ ስልክ ካነሱልኝ
እሺ መጥቶ ነው አይደለ system unit ኡን cash register ኡ መጥቶ ከዛ password ስለሌለው እንመልሰው ብለው ነው የመለሱት password ኡን አ- አላወቁትም password ሰጥተውት አያውቁትም password ኡን ረስተውታል password ኡን አዎ እሺ በቃ እሺ